ሄሎ ሄሎ፣ ጤና ይስጥልን።
አብሮ ይስጥልኝ እግዚአብሔር ይመስገን።
አንፊሎ catering ነው?
አዎ።
እሺ፣ እኔ ሀሩን እባላለሁ። የምደውለው ደግሞ ከዊፕላስ ቴክኖሎጂ ነው።
ከምን?
ከዊፕላስ ቴክኖሎጂ solution ነበረ እ እሺ ሰውኛ መተግበሪያ ወይም application ነበር develop ያደረግነው እሺ እና እናንተም ድርጅታችሁን እዛ ላይ በማስመዝገብ በነፃ ማስተዋወቅ ትችላላችሁ።
ይቻላል።
እ ከእናንተ ምንድን- የሚጠበቀው ከ Play Store የሚጠበቀው?
ወይም ከ App Store ላይ ም።
application ኡን download በማድረግ ም።
ዊፕላስ solution የሚለውን ማለት ነው ም።
download በማድረግ link ኡን አዎ ብትልኩልን አዎ፣ ጥሩ በዚህ ነው።
ስልክ link ኡን እልካለሁ። እሱ ላይ provider የሚለው ላይ service እናንተ ስለምትሰጡ ም።
provider ላይ የእናንተን service እና እ፣ ስልክ ቁጥራችሁን አስገብታችሁ ማስተዋወቅ ብቻ ነው ማለት ነው። እኛ ከእናንተም ከተጠቃሚዎቻችሁም የምንቀበለው ምንም አይነት ክፍያ የለም።
እሺ እሺ፣ link ኡን እልካለሁ። አመሰግናለሁ። መልካም ቀን።
እሺ እሺ።